ሄሎ hello ሰላም ነኝ።
ሰላም ሰላም ሰላም እንዴት ነህ?
አለሁልህ። ስልኩ አይሰራም። ምን ሆነ?
ሴር እንዳንድ አይሰራም እኮ ሁሉም አይሰራም። አሁን ከቅድም ጀምሮ ይጠራል ይጠራል።
okay።
ግራ ገብቶኝ እኮ ነው ቴሌግራም ላይ ሲገባ ያየሁት።
አዎ ግራም ላይ እ, ስልክ post ተደርጓል። በዛ ነው የምትደውሉት እንጂ ድሮ አይሰራም።
በቃ ይህን ታርግልኝ በእናትህ።
እሺ ንገረኝ። order ነበር
አምሳ
ሀምሳ አራት ሀምሳ አራት ስልሳ
አዎ መርካቶ ሆኖ በጣም ወደ ውስጥ ነው የሚያስገባኝ እናቶች። ሰላምዬ ሰለሞን ነኝ።
እሺ እሺ ሰለሞን ሀምሳ አራት ስልሳ ስድስት አይደል ሰው ስልሳ ስድስት አዎ።
በቃ ቼክ አድርግልሃለሁ። እሺ እስካሁን ተግጅ ያለ በእናትህ ቁጥር አለመያዝ ይብና እሺ ይኸው አሁን ቼክ አድርገዋለሁ።
እሺ እሺ እሺ።
እሺ አባ